ነፍሲ ወይ እንዴት ነሽ? quick ነገር University of Milan ለ masters ብቻ ነው እንዴ?
bachelor ም
አዎ፣ የለም ዛሬ መስዬ ሄጄ ሄጄ አዎ፣ የለም አጣሁኝ። procedure ኡን ሄጄዋለሁ ትችዬዋለሁኝ፣ ግን አጣሁኝ። bachelors አጣሁኝ።
artificial intelligence ምናምን ነበርኩ።
ኧረ የለም መስዬ screenshot ላክልሽ።
ቆይ እኔ ያለው በቃ ችግር የለውም።
በቃ እሺ፣ እስኪ ነገር ቼክ አድርጊውና እ እ እሺ ገኒ እሺ እስኪ በይ አንድ ሺህ የተጨመሩ ተማሪዎች አሉ። ለፍቅርም አንድ ላንቺ ማስገብቻለሁ። ኮንታክት አድርጋቸው አንተ
እሺ እሺ እሺ እሺ ሄሎ ሄሎ